ሰላም ጤና ይስጥልኝ ገበያ
እንኳን ለሆሳዕና በዓል በሰላም በጤና አደረሳችሁ።
እንኳን አብሮ አደረሰን።
ይቅርታ በስራ ሰዓት ረበሽኳችሁ።
ችግር የለም እንኳን ደወልሽ።
ሰላም ነው ማለት ነው።
ይቻላል። እሺ።
አዝመራውንም ሰላምበይልኝ።
ምን አልሽኝ?
አዝመራውን ሰላምበይልኝ።
የአዝመራው አድናቂ ነሽ?
አዎ እሺ፣ እሺ። እናደርሳለን። እናመሰግናለን።
እሺ።
አመሰግናለሁ። መልካም ቀን።